ጤና ይስጥልን ማሊ ባባ። ጤና ይስጥልን። ጤና ይስጥልን።
ሄሎ
መስመር ላይ ነው ታባት መንደር ዳውት።
እ መኪና ፈልጌ ነበረ።
እሺ ምን አይነት መኪና ፈለግ?
እስራኤል ወይም ኤፌል ከሁለት አንዱ ይኖራል። ሁለት አለ ፋይፌል አለን፣ ሲሪኤል የለንም። ፋይፌል ግን አለን።
ሞዴልስ
five L ሁለት ሺህ አራት አለን ያለጠፈ five L
አንድ ነጥብ አምስት የሚባል የለጠፈ ደቡብ ታርጋ የለጠፈ አለን። ይሄ ያለጠፈ ነው። ሁለት ሺህ አራቱ አልለጠፈም። ሶስት ነጥብ ስምንት ስንት ነው የሚባለው?
ሶስት ነጥብ ስምንት ድርድር እ ይኖረናል የለጠፈውስ?
በአካል ሲመጡ አንድ ነጥብ አምስት እሺ የለጠፈውስ five L ነው።
የለጠፈው አንድ ነጥብ አምስት አዎ
ታርጋ ምን ደቡብ ታርጋ ነው።
ደቡብ አዎ
እሺ ሌላ እንደ አማራጭ የሚታዩ ይኖራሉ ብንመጣ
ዶልፊኖች አሉን አባዱላዎች አሉን መተው ማየት ይችላሉ
እሺ፣ እሺ።
እሺ ኮኮብ ኮኮቤ ምንድን ነው ያልኩሽ? ምን ያልኩሽ? አይሽ አይምሮ በደንብ ግማሽ ግማሽ አድርጊ ነበር ያልኩሽ አይደል? እዚያ ከነበረው ላይ ግማሽ አድርጊ ነበር። የት አላልኩሽም። እና እንዴ